ጤና ጉዳይ ራሔል እባላለሁ። እባክዎ ምን ልርዳዎ?
ስራ ፈልጌ ነበር እማዬ።
እሺ እባክዎትን ሙሉ ስሞትን ይንገሩን?
ጥሩ አለም ፈንታሁን።
ጥሩ አለም ፈንታሁን።
እሺ እድሜዎት ስንት ነው?
ሀያ ስድስት የመኖሪያ አድራሻዎት?
ሳሪስ ሳሪስ አቦ።
እሺ በምን አይነት የሙያ ዘርፍ ነው ስራ እንድንሰጥዎት የሚፈልጉት?
በማንኛውም ቢሆን ደስ ይለኛል።
አዎ የኛ ድርጅት በሁሉም አይነት በሚባል ደረጃ ስራዎችን እናገናኛለን እና በዚህ በዚህ የሙያ ዘርፍ ስራ መስራት ይችላሉ ይበሉ።
ሰርቼ የማውቀው የግል ስራ ነው። ጽዳት ድርጅት ላይ ሰርቼ ነበር።
ስለዚህ በጽዳት ነው ስራ እንድናገናኘዎት የሚፈልጉት?
አዎ
እሺ ስለ ልምዱ ያለው ድርጅታችን ደስ
መረጃ ከየት ነበር ያገኙት?
ጓደኛዬ ነው እዚህ ዲግሪ የምትማራለች ጓደኛዬ ትናንት እህ።
ነው ከተቀያየረ አዎ እሺ እ አሁን በደወሉበት ስልክ ቁጥር ነው የሚገኙት ወይስ ሌላ ስልክ ቁጥር አለዎት?
በዚሁ
መልካም እሺ ስለዚህ እኔ አሁን ሙሉ መረጃዎትን ተቀብዬዎታለሁ ነገር ግን ለመመዝገብ ቢሮአችን ሀሙስ ወይም ማክሰኞ ወይም ሀሙስ ጠዋት ሁለት ሰዓት ተኩል ላይ መምጣት ይኖርብዎታል እና የቱን ቀን ቀጠሮ ልያዝልዎ?
እ ዛሬ ሰኞ ነው። ማክሰኞ፣ ምን አሉኝ ይቅርታ ሐሙስ ሐሙስ ሀሙስ እሺ ቴሌግራም ይጠቀማሉ?
አ
እሺ የቴሌግራም link ኣችንን እምልክልዎታለሁ እዛ ላይ ይቅርታ የተለያዩ የስራ ማስታወቂያዎች ስለሚወጡ ከነዛ ውስጥ መስራት የሚችሏቸው የሙያ ዘርፍ ካለ ደውለው ያናግሩናል ማለት ነው።
እሺ እሺ ሀሙስ እማዬ ሲመጡ አድራሻውን
አድራሻችን ጎተራ ፔፕሲ ንፋስ ስልክ ላፍቶ ፖሊስ መምሪያ ዝቅ ብሎ ነው የሚገኘው።
እሺ እሺ ሊ- አመሰግናለሁ።
ሊመጡ ሲሉ አድራሻችንን በጽሁፍ መልእክት እንልክልዎታለን። እ ከዛ ውጪ ሀሙስ ሲመጡ national ID አለዎት እንዴ?
እ አላወጣሁትም እንጂ አለ ቀጠሮ ደርሷል አወጣለሁ።
ቁጥር ተሰጥቶታል?
አዎ በቃ የእሱን የቁጥር የደረሰዎትንና እጆት ላይ ያለውን መታወቂያ እንዲሁም የትምህርትና የስራ ልምድ ማስረጃ ካለዎት የተጻፈ እሱን ይዘው ይመጣሉ። የራስዎት የሆነ ስልክ የሚጠቀሙበትን እንዲሁ ይዘው መገኘት ይኖርብዎታል ማለት ነው አለም ጥሩ አለም።
እ እሺ እሺ እሺ መልካም ቀን ይሁንልዎ።
አመሰግናለሁ።
እሺ